አሎ hello፣ ጤና ይስጥልን።
አሎ hello፣ አይሰማም?
ይሰማል። ጤና ይስጥልኝ።
ከዊፕላስ Solution ነበረ ምደውልለው።
ከምን ከዊፕላስ Solution application ላይ ተመዝግበው ነበር አደል? ከዚህ በፊት
ዊፕረስ ናችሁ?
ዊፕላስ አዎ።
አዎ፣ app ላይ።
ዊፕላስ። እሺ፣ እሺ።
እና app ኡ ላይ አዎ።
የተመዘገቡትን service ኦች አሁን ላይ system ላይ active እያደረግናቸው ነበረ እና እሺ፣ አንዳንድ ያልተሟሉ መረጃዎች ስላሉ መረጃዎችን ለመጠየቅ ነው።
እሺ።
በምን አገልግሎት ነበር የተመዘገብከው?
በሞባይል እ፣ ሽያጭ accessory፣
ሽያጭ ነው?
በሞባይል ስልክ ማለት ነው። የሞባይል ስልክ ሽያጭ እና accessory ሽያጭ ጸጋ ነው።
እሺ። ምንድን ነው የሚባለው? እንትኑ ምን company ስሙ? አዎ ድርጅት ዳኒ ሞባይል፣ እ?
ዳኒ ሞባይል።
እሺ ዳኒ ሞባይል፣ አዎ፣
ዳኒ ሞባይል። እሺ የት አካባቢ?
ፒያሳ
ፒያሳ ምኑ ጋር?
እ፣ መኮንን ባቅላባ ቤት ካለ
ያንተ ወይም ሙሉ አያሌው ስም ሙዚቃ ዳንኤል ጌታውን
አያለው ህንጻ።
አያሌው ሙዚቃ ቤት ወይም እ፣
ዳንኤል ማን አልከኝ?
ጌታውን
እሺ የስራ ቀን
እ፣ እ፣ ከሰኞ እስከ መቼ ነው የምትሰሩት?
ከሰኞ እስከ ቅዳሜ
ቅዳሜ። እሺ ከሁለት ሰዓት እስከ ስንት ሰዓት ነው?
ከሰኞ እስከ ቅዳሜ እ፣ ከሶስት ሰዓት ከአንድ ሰዓት ተኩል
እሺ የቀበሌ መታወቂያን ወይም የንግድ ፍቃድን በቴሌግራም ልትልክልን ትችላለህ?
እ፣ እ፣ የቀበሌ መታወቂያም ወይም የንግድ ፍቃድን በፎቶ አንስተህ በቴሌግራም መላክ ትችላለህ። እኛ ን- ንግድ ፍ- በምንልክልህ ቁጥር አ፣ ንግድ ፍቃድ ግን እ፣ በእናቴ ነው። እኔ ሙሉ ውክልና አለኝ።
ችግር ችግር የለውም።
የለውም?
እም፣ እሺ፣ የቤቱ እስከሆነ ድረስ ችግር የለውም።
እሺ፣ እሺ ቁጥሩን ልክልሃለሁ።
እሺ። ቁጥሩን ላኪልኝና በቴሌግራም ላክልሽ።
እሺ አዎ።
እሺ፣ እሺ እናመሰግናለሁ።
እሺ። አመሰግናለሁ።